hello hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ቦነስ አለቅም ብሎኝ ነበር።
እሺ cashier code ኡን ወይም ticket ID ውን ትነግረኛለህ check ላድርግልህ አዎ፣ አስር አስር አራት
ይቅርታ ድምፅ ርቆኛል
አስር ሀምሳ አራት እሺ
ሰላሳ ሶስት ሀምሳ
በአንድ ጨዋታ ተሸንፈሃል አንድ void ሆኖብሃል አንድ ደግሞ ያልታረመ አለ ገና postponed የሆነ ይመስለኛል I think check እያረኩልህ ነው አዎ አንድ ያልታረመ አለ አንድ void ሆኖብሃል በአንድ ደግሞ ተሸንፈሃል አዎ።
እም፣ update ይደረግልሃል ከትንሽ ደቂቃ በኋላ